አቤት
ስም ትዕግስት ግሮሰሪ ነው አይደለ? ከቢጃ ኢትዮጵያ ነው የደወልኩት።
የምን የቤቱ ስም አዎ
የቤቱ ስም ይልስ ማን ወርቅ እየሱ ባለው
መስመር ላይ ነው።
የቤቱ ስም ወርቅ እየሱ ባለው
ሄሎ፣
ይሰማዎታል? ለመኛችን አሁን ይሰማኛል። ወርቅ እየሱ ባለው ነው የቤት ቁጥር ማለት ነው።
የቤቱ ስም የሚባለው ማን ነው አሉኝ።
አዎ፣ እና ዴላንታ ባርና ሬስቶራንት ቦሌ ሚካኤል
እሺ ሲን ነንበሮትን ይንገሩኝ።
እ ሲን ነንበር፣ የቤቱን ሲን ነንበር።
ድምፅሽ አይሰማም እንዴ? ወይ ቆይ በሌላ ስልክ ልደውል።